ክፍል አምስት ባረከ የባረከ አረባብ ባረከ ባረከ አመሰገነ ይባርክ ይባርካል ይባርክ ይባርክ ዘንድ ይባርክ ይባርክ ባርኮ ባርኮት መባረክ ባራኪ የባረከ ባራክያን የባረኩ ባራኪት የባረከች ባራክያት የባረኩ ቡሩክ የተባረከ ባራኪ የሚባርክ ባራኪ ቡራኬ መባረክ በረከት በረከት አንደኛ የባረከ ሰርዌ ሳረረ ሳረረ ሰራ መሰረተ ይሳርር ይሰራል ይሳርር ይሰራ ዘንድ ይሳርር ይስራ ሳርሮ ሳርሮት መስራት ሳራሪ የሰራ ሳራርያን የሰሩ ሳራሪት የሰራች ሳራርያት የሰሩ ስሩር የተሰራ ሳራሪ ሰሪ መሰረት መሰረት ሁለተኛ የባረከ ሰርዌ ጻመወ ጻመወ ደከመ ይጻሙ ይደክማል ይጻሙ ይደክም ዘንድ ይጻሙ ይድከም ጻምዎ ጻምዎት መድከም ጻማዊ የደከመ ጻማውያን የደከሙ ጻማዊት የደከመች ጻማውያት የደከሙ ጻማዊ ደካሚ ጻማ ድካም። ሶስተኛ የባረከ ሰርዌ ሳቀየ ሳቀየ መከራ አሳየ ይሳቂ መከራ ያሳያል። ይሳቂ መከራ ያሳይ ዘንድ ይሳቂ መከራ ያሳይ ሳቅዮ ሳቅዮት መከራ ማሳየት ሳቃይ መከራ ያሳየ ሳቃያን መከራ ያሳዩ ሳቃይት መከራ ያሳየች ሳቃያት መከራ ያሳዩ ሳቃይ መከራ የሚያሳይ ስቃይ መከራ ስቃይ። አራተኛ የባረከ ሰርዌ ጻዕደወ ጻዕደወ ነጻ ይጸአዱ ይነጻል ይጻዕዱ ይነጻ ዘንድ ይጻዕዱ ይንጻ ጻዕዶ ጻዕዶት መንጻት ጻዕዳዊ የነጻ ጻዕዳውያን የነጹ ጻዕዳዊት የነጻች ጻዕዳውያት የነጹ ጽዕድው ብልጭልጭ የሚል ጽዕዳዌ ነጭነት ጻዕዳዊ የነጭ ወገን ጻዕዳ ነጭ። አምስተኛ የባረከ ሰርዌ ጻህየየ ጻህየየ አረመ ይጸሐይይ ያርማል ይጻህየይ ያርም ዘንድ ይጻህየይ ያርም ጻህዮ ጻህዮት ማረም ጻህያይ ያረመ ጻህያያን ያረሙ ጻህያይት ያረመች ጻህያያት ያረሙ ጽህዩይ የታረመ ጻህያይ አራሚ። ስድስተኛ የባረከ ሰርዌ ማህረከም ማህረከ ማረከ ይማሐርክ ይማርካል ይማህርክ ይማርክ ዘንድ ይማህርክ ይማርክ ማህርኮ ማህርኮት መማረክ ማህራኪ የማረከ ማህራከያን የማረኩ ማህራኪት የማረከች ማህራከያት የማረኩ ምህሩክ የተማረከ ማህራኪ ማራኪ ምህርካ ምርኮ ተፈጸመ የባረከ ሰራዊት